ጤና ይስጥልኝ ብሉ ስኩል ተነባኩ የሚለደው ሄሎ ብሉ ስፖርት ነው ባኮ የሚለደው
ቤት እያደረግን ነበር እና አንዱ ጨዋታ ወጣ በምን
አንድ ጨዋታ ወጣብኝ አ ሙሉ መደ- ከመደብን በኋላ ጨዋታውን አንዱ ወጣ ማለት እ፣ ተሰረዘ
እኮ ያው ጨዋታው ከተሰረዘ ነው የሚሰረዘው
እኮ ተሰረዘ እና እንዴት ነው የሚሆን የተመደበው ቢት ሌላው ማለት ነው ሰባ ሁለት ሰዓት ይጠብቁና ከዛ በኋላ እሱን ቆርጦ ይከፍሉታል ተቆርጦ ይከፈለናል አዎ
ሰባ ሁለት ሰዓት ማለት ነው ሶስት ቀን ማለት ነው ሰባ ሁለት ሰዓት
ለምንድን ነው እንደዛ የሚሆነው ህጉ እንደዛ ስለሆነ
እሺ እሺ thank you